Hello hello እሺ
ይቅርታ እሸቱን ማገኝበት መንገድ ይኖራል?
ጉዳዮች ምን ነበር እማዬ?
እማካፍለው ታሪክ ነበረኝ። እሱ የአንድ ሰው ህይወት መቅረፍ ፈልገው ነው?
እ?
የአንድ ሰው ህይወት ላይ መቅረፍ ፈልገው ነው?
አዎ የራሴን ህይወት ማካፈል ፈልጌ ነበር።
እሺ ልመ-
እሺ
ስም አለበት
ፍሬህይወት ለገሰ
ተዘባበል ከዚህ በፊት
አልተመዘገብኩም።
እሺ ፍሬህይወት ለገሰ ስልክ ስጪኝ
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ስልሳ አንድ
ስልሳ አንድ ሀምሳ ስምንት ሄሎ ሄሎ